ልጅ
hello፣ ሰላም፣ እንዴት አደሩ?
ሰላም እግዚአብሔር ይመስገን። ትኬት ፈልጌ ነበር።
እሺ፣ ቻ መደበኛ ነው VIP?
መደበኛ
እሺ፣ ዜሮ ዘጠኝ ስልሳ አምስት ስልኮት እንደሚጋሩ ስልሳ አምስት ስልሳ አምስት ስልሳ አምስት ስልሳ አራት ሰባ አምስት ስልሳ አምስት ስልሳ አምስት ስልሳ አራት ሰባ አምስት አዎ።
እሺ፣ link ልኬልዎታለሁ። እዛ ላይ መመዝገብ ይችላሉ። ያስገቡበትን receipt transfer ማድረግ በንግድ ባንክ ነው የሚለው እና በንግድ ባንክ system አይሰራም።
attachment ኡን ደረሰኝን ያስገቡልኝ።
በንግድ ባንክ ነው የሚለው እና በንግድ ባንክ መክፈል አልቻልኩኝም። ሌላ አማራጭ አለ? hello